ሄሎ ሄሎ ወይ መልሼ ደወልኩልዎት።
እሺ እ፣ ወጥ- ዛሬ ወጥቶልዎታል፣ ይመጣል። የ driver ስልክ ይፈልጋሉ? በኋላ check ማድረግ ከፈለጉ አ በጣም ይቆያል እንዴ? አሁን እኛ ማለት ይኸውልሽ አ ያዘዝኩት መቼ መሰለሽ አ ሐሙ- ሐሙስ ዕለት አይ no ዓርብ ዕለት ዓርብ ዕለት ነው አዎ።
ያዘዝኩት እና ዓርብ አዝዤ እኔ ዓርብ ዕለት የሚደርስ ነበር የመሰለኝ እሑድ ድረስ so እስከ ሰኞ ድረስ የቤት አስቤዛ እ፣ እንትን አላለም።
አዎ፣ ትክክል ነው። ታቆይቷል። በጣም ይቅርታ።
በጣም ቆየ እና በተሻለ መጠን አሁን አምስት ሰዓት ነው እስከ ስድስት ከስድስት ተኩል ድረስ መድረስ አለበት።
እስኪ driver ስልክ ንገሩት፣ ያው የት እንደደረሰ ነው check ማድረግ ከፈለጉ።
okay እሺ፣ ነገ ነገ ዜሮ ዘጠኝ ሀያ ሰባት ቆይ አንዴ እ፣ ስልክ ጻፍልኝ ጻፍልኝ ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ሰባ ሁለት ሰባ ሁለት ዜሮ ስምንት ሰማንያ አምስት ዜሮ ስምንት ሰማንያ አምስት ሚኪያስ ይባላል። ያዋሩት እስኪ እሺ thank you። እሺ፣ እና ደግሞ እንትኑን በ please አስተካክሉት እሺ። እንደው ደንበኛ ነው እንትን የሚልባችሁ አዎ፣ ዘጠኝ ዘጠና አንድ ሰላሳ ሶስቱ አዎ፣ በጣም ነው የሚበላው።
okay እሺ፣ እሱን እናስተካክላለን። እሺ፣ እሺ፣ መልካም ቀን